ሄሎ ሰላም ጤና ይስጥልኝ እንዴት ነኝ? ከዳር ነኝ ባኮም ለወጣ
ድሮ ኮንፈርም ለማድረግ ነበር።
እሺ የቤት ቤት ቁጥር የደወሉበት ነው።
አዎ
እሺ የገንዘቡ መጠን ስንት ነው?
I think ሶስት እና ስድስት መሰለኝ እንደዛ አካባቢ ይመስለኛል። እስኪ check አድርጉ። ከዛ ዝም ካለ እሺ መቼ ነው? እሺ ቀኑን ዛሬ ንገረኝ።
አዎ፣ ዛሬ እሺ ሶስት ሺህ እና አምስት ሺህ አንድ መቶ confirmation የሚጠይቁ transaction ኖች እነዚህ ናቸው። ያብል ገቡልህ ማለት ነው።
በቃ አድርጊያቸው። እሺ።
እሺ እ ሶስት ሺው የሚገባው ወደ ቴሌብር account ወደ ተመሳሳይ ቴሌብር account አይደለም። ሰላሳ አምስት ሀምሳ ዘጠኝ ዜሮ ዜሮ ሰላሳ አዎ ሁሉም አንድ እዛው ላይ ነው የሚገቡት ሁሉ
confirmation አንድ account ን check ማድረግ ስላለብኝ ነው። ጠብቀኝ መስመር ላይ እሺ።
እሺ ሄሎ
ተስፍሽ በቻቷ ነው። ይቅርታ ስላቆየው እሺ የቼክ ያደረኩ ስለሆነ ነው።
እም፣ ቆይ እስኪ እንዴት ዛሬ
ያው ይገባልሃል። ያው ኮንፊርም ያደረኩልህ ነው። ሄሎ ሄሎ ሄሎ፣ ተቋረጠ ተቋረጠ። ዌይዝ ሲክስ ሄሎ